ጤና ይስጥልኝ አክስቴ ማለቴ ባኮ ብልወዳዎች ሁኔታ እሱማ ሰላም ነው።
እግዚአብሔር ይመስገን።
ከቴሌ ብር ላይ ወደ ቢቴክስ ልኬ አልተላለፈልኝ መማ ከቴሌ ብር እሺ መቼ ነበር የሞከሩት?
አሁን
እሺ ስንት ብር ነው?
ሀምሳ ብር
እሺ ቴሌ ብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ
እሺ የተመዘገበበትን ስም ይንገሩኝ።
ያሬድ ተስፋዬ ፈጠነ
ያሬድ ተስፋዬ ፈጠነ ፈጠነ። እሺ ደንበኛችን የሰጡ መረጃ መዝግበናል። የቴሌግራም ስልክ ቁጥራችንን ስጦትና screenshot እዛ ላይ ይላኩልን።
ባለፈውም ወስጄ ቴሌግራም ላይ ልኬ ነበር። አሁን በዛ ስልክ ልኬ ያለው screenshot አድርጊ።
እሺ እሺ፣ አሁን ልከውልናል።
አዎ ልኬ ነው አንቺ ጋር የደወልኩልኝ።
እሺ ያላኩት screenshot ደርሶናል። እንዲሰራ እናደርጋለን። ተስተካክሎ እንዳለቀም እናሳውቆታለን።
እሺ አመሰግናለሁ።
እሺ ሌላ የምረዳዎት ነገር ካለ ይንገሩኝ።
የለም እሺ ስለደውሉኝ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለውን አስተያየት ያስቀምጡልን። መልካም ምሽት።